hello ጤና ይስጥልኝ Best Bet Best Bet ነው።
አዎ Best Bet ነው።
እሺ withdraw እስከ ስንት ነው የምችለው? ማለት minimum
minimum ከሶስት መቶ ብር ጀምሮ ነው withdraw ማድረግ የምችለው ወደ በሳንቲም እና በቻፓ ከሆነ ወደ ወደ ባንክ ወይ ወደ ቴሌብር withdraw የምታረግ ከሆነ በ voucher ግን ቀሪ ብር- ትችላል እ ቀሪ ብር ይፈልጋል እንዴ?
አይ ትችላለህ። ማ- withdraw ማድረግ ትችላለህ የፈለግከውን ያክል። withdrawable ላይ ከሆነ ብር withdraw ማድረግ የምትችል ከሆነ ትችላለህ። ከሶስት መቶ ብር ጀምሮ በቻፓ እና በሳንቲም ፔ መውጣት ትችላለህ።
okay withdraw ለሶስት መቶ ሶስት መቶ ከሶስት ከሶስት መቶ ብር ጀምሮ ነው በቻፓ እና በሳንቲም ፔ ከሆነ።
እሺ thank you እሺ እሺ